ስደውል አይሰማም ለምንድን ነው?
ሄሎ ሄሎ ሄሎ ሄሎ
ሄሎ ወይ አይሰማም ሄኖክ?
አሁን ተሰማ። ምንድን ነው?
እ ስልኩ እንትን ነው መሰለኝ ኔትወርክ ነው። በ system ነው የደወልኩልህ።
እሺ፣ እንዴት አደርክ?
እግዚአብሔር ይመስገን።
አለሁልህ። እ አንተ የላክልኝን ልኬላቸው ማለት ነው። አንደኛው PLC ነው ግን basic የሚለውን ነው የመረጠው።
እሺ፣ ያው ስለዚህ ያው እነሱ በፈለጉት ስለሆነ የሚሰራው እንትን የትኛው ነው ልላክላቸው የትኛው ድርጅት ነው እንደዛ ያለው?
እ አንዋር ና- ብቻ PLC ነው። PLC ማለት ትልቅ ድርጅት ነው። ድርጅቱ ቆይ አንዴ ልልክ የትኛው እንደሆነ እህ ቆይ አንዴ ድርጅቱን ልልህ ግን ትልቅ ድርጅት ነው። PLC ነው።
እህ
እ ይሄ ምዕራፍ construction
Hello hello